ጤና ይስጥልኝ ቤተሰብ ዲቦራ ነው የማከው የምንወጣው
ይብር የለውም ዛሬም ነው እ ይብር የለውም ሲቢር አዎ ሲቢ የለውም ዛሬ የለም አዎ ዛሬ ተ- ተቋርጧል እሺ፣ ትንሽ ሲስተም ችግር ስላጋጠመ ተቋርጧል ቴሌ ብር የለህም ቴሌ ብር የለኝም
የጓደኞች ምናምን የለህም በቦ የጓደኞች ቢኖሩም ቁጥር እዛ ላይ መጻፍ አልችልም አይ ስለምን- ሳይሆን አካውንታቸው ላይ ካለ በ voucher withdraw ያደርጉና አንተ voucher ን ተጠቅመ deposit አድርገው ቦችኔ በ voucher አዎ voucher የት ቦታ ነው እሱን አጠንቁ አለ withdraw ትለውን ይሉትና እነሱ አካውንታቸው ላይ ብር ካላቸው
withdraw ሁለተኛው አይደለም የመጀመሪያው withdraw
የመጀመሪያው withdraw direct አዎ።
እንትን ማድረግ ይችላል እሱ ማውጣት ወጪ የምታወጣበት አለ አይደለ እዛ አዎ።
ላይ ስትገባ በ voucher የሚለውን ይምረጥና ኮድ ሲሰጠው አንተ ደግሞ ኮዱን ተጠቅመ deposit አድርገው አመሰግናለሁ እሺ አመሰግናለሁ መልካም እሺ